አቤት አቤት አሁንም አልተስተካከለም። ቦነሱ አልተስተካከለም።
ምን ነበር የሆነብክ?
void ብሎታል። ጨዋታውን void ብሎታል። ግን ጨዋታው አራት ለዜሮ ነው ያለቀው። አሁን ነግረሽ ነበር ቀን ነበረ እ
ልከልን ነበረ አዎ ቴሌግራም ላይ?
ጨዋታው ቦ- አዎ void ይላል። ግን እንትኑ ጨዋታው ግን አራት ለዜሮ ነው ያለቀው። አንድ ቀኝ ነበረው።
እሺ ጠብቀኝ ቆይ አዎ ቦነሱ ግን ትክክል አይደለም የመጣው ቦነስ ሄሎ አቤት ሄሎ hello ንገረኝ።
cashier ኮዱን ነው አዎ ንገረኝ። አዎ አስር ስልሳ አምስት አርባ አንድ አርባ አምስት
አንዴ እሺ አስር ስልሳ አምስት
ስልሳ አምስት አርባ አንድ አርባ አምስት
አርባ ብር አለው ተመላሽ።
ተመላሽ አዎ አርባ ብር።
አ፣ ጨዋታው ካልተሰረዘ እንዴት አርባ ብር መጣ ብዬ እኮ ነው።
አይ ምንም የተሰረዘ ነገር የለው። አንድ void አለው፣ አንድ አ- loss አለብህ አዎ፣ አይ void ኡ እኮ ጨዋታው ተጫውቶታል።
እኮ ተጫውቶ ምንድነው መሰለኝ አይከፈልም። void ሲሆን ለአንተም ለእንትን አሸናፊም አትሆንም ተሸናፊም አትሆንም። እንትን ውስጥ ጨዋታው ላይ አይደመርም void ኡ።
አሃ እንደዛ ሲሆን ማለት ነው ሰው ባለው ጨዋታ ይካፈልና total odd ኡ አዎ፣ እንደዛ ሲሆን አሁን lost ስንት ነው? ሶስት ነው ስምንት እንደዛ ነው።
እ፣ አርባ ብር ተመላሽ አለሽ። ሌላ አዎ።
ካለክ ንገረኝ።
እሺ በቃ ሌላ የለኝም። እሺ፣ እሺ።